hello
ወይ መሰረት ላይ
እሺ፣ መሲ order ካነሳው በኋላ ወጣ።
ማነው ስም?
ጸደቀ።
order number ኡን ታስታውሰዋለህ? እስኪ ንገረኝ።
ሰባ አራት ሰላሳ ዘጠኝ
ሰባ አራት ሰላሳ ዘጠኝ ሰላሳ ዘጠኝ እሺ፣ አንዴ ክፈት። ሊጸደቀ ጠብቀኝ።
እሺ
ጸደቀ ወይ ሰባ አራት ሰላሳ ዘጠኝ እኮ አንተ ላይ ነው ያለው። እሺ
ወጥቷል። የለም አሁን ሳየው ቆይ ጠብቀኝ ጠብቀኝ አንዴ። እሺ cancel order ነው።
cancel order አዎ አንዴ ጠብቀኝ። እሺ አትዝጋው።
አንስቼዋለሁ already ምግቡን።
ጸደቀ cancel order ነው። ለዛ ነው። እሺ
ምን ማድረግ አለብኝ?
እኮ ካልከሆነማ ሰው ማለት እኮ ነው። ጸደቀዬ
ስለዚህ ልመልሰው አንተ ላይ እንዴ ምግቡን አውጥተዋል?
እንዴ ምግቡን ቅድም አይደለ እኮ ልክ አሁን ምግቡን እንደያዝኩ ሳየው አሁን የለም ደቂቃው እኮ ነው። አልተደወለልህም?
አልተደወለልኝም
ኤር- ኤርሚያስ ኤርሚያስ እና
ኤርሚያስ አሁን ሌላ ይዣለሁ።
ምግቡን አውጥቼዋለሁ እያለ ነው ኤርሚ። በቃ ጸደቀ፣ ምግብ ቤት መልሰው። እሺ ከአንተ ላይ እሺ።
ወጥቶልሃል። አ? ዞሮ ዞሮ እሺ ምግብ ቤት መልሰው በቃ